Hello ጤና ይስጥልኝ ጠብታ አምቡላንስ።
አሁን ደውዬልሽ ነበር። ከአንድ ሰላሳ ደቂቃ በኋላ ደውልኝ።
እሺ ከየት ነበረ? ከሚኒሊክ ወዴት ወደ ሞጆ ነው ያልከኝ?
እ? እ? ወንዶ ገነት ወንዶ ገነት።
Okay ወንዶ ገነት ከሞጆ ወደዚህ ነው።
አዎ ኪሎ ሜትሩን ታ- ታሳውቀኛለህ?
ውይ እኔ አላውቀውም እናት። ወንዶ ገነት ነው ያለኝ።
Okay እሺ። ቆይ የደወልክበትን ስልክ አንዴ ትነግረኝ መልሼ እንድደውል። ዜሮ ዘጠኝ
አስራ ስድስት አስራ ስድስት
ዜሮ ዘጠኝ አስራ አንድ አስራ ስድስት ዜሮ ዘጠኝ አስራ አንድ አስራ ስድስት ዘጠና ስምንት አርባ
ዘጠና ስምንት አርባ ወንዶ ገነት ነው።
አዎ
እሺ ቆይ አንዴ ይደውላል።
እሺ